Hello ሰላም ነው አለ መለስ ሰላም ነው አለ እንትን withdraw ሳረግ እኮ እየመለሰ አስቸግር አያደርግም withdraw እም በምንድን ነው የምትጠቀመው
ማለት አልገባኝ ቴሌ ብር ነው ሲቢኢ ብር አ ነው በቴሌ ብር ነበር አ- እየሰራ አይደለም አ
እሺ እናሳውቃለን ትንሽ ጠብቁን እሺ
እሺ ግን በዚህ ቁጥር አይደለም አ ገባኝ አይ already እያስቸገረ ከሆነ ለብዙ ሰው እናሳውቃቸውን ያስተካክሉታል እሺ አባ።